እኔ አይደለሁም ሞይ የተበደርኩት ከፍቶኝ ሳደር አልችል ሲለኝ ልቤ ተከታይ ሆኖሽ ወጥቶ ሲኖር ፍቅርሽን ልብሽን ገላዬ ዋን አቶ ሲቀር አንቺን አንቺን ብሎ ሲቀር ለፍቅር አንቺ ዘበናዬ ጣል ጣል አረግሽ አይከብደሽ የኔው ጉዳይ አሄሄ ለመውደድ ጊዜ የምልነሽ ለፍቅር ነበር መቸገሬ አንቺን አንቺን እያል ስጨነቅ ሳስብ ማደሬ አሄ ምነዋ ትላንት ወደይ ዛሬ ሰበር ሰካ ስትይ አሃና ከመንገድ ተሽው ሽፍንፍኖ ፍቅሬ አሃና ነፋስ አስነካሽው ገቢሽን ቤትሽን ገላዬ ያዋለለየው ሁሉንም ለምጣት ተከልከይኝ ያለ ለብሰውም ሰው አይሆን ገቢሽን ቤትሽን ገላዬ ያዋለለየው ሁሉንም ለምጣት ተከልከይኝ ያለ ለብሰውም ሰው አይሆንም አይሄድ እሱም አገር ሆኖ ዘመድዬ አይሄድ ሆድ አንቺም ባኖረን አይሄድ ማናየብኝና ማንሰማብኝና ፍቅርሽ ወጥቶ ቀረ አይሄድ ክትክታ ቢሰበር የኔ ቆንጆ አይሄድ አይታሽም በሰዋዬ አይሄን እንዲያው መቻል ብቻ አይኔ ወደደውን ልብስኪ መልሰ እኔ አይደለሁም ሞይ የተበደልኩት ከብቶኝ ሳደር አልችል ሲለኝ ልቤ ተከታይ ሆኖሽ ወጥቶ ሲኖር ፍቅርሽን ለበሽን ገላዬ ዋን አቶ ሲቀር አንቺን አንቺን ብሎ ሲቀር ግማሽ ጎንህ ነኝ አለው ብላ ሸሸት ሸሸት ብትል ልቤንም ከኔው ነጥላ አሄ ተበላን አንጀቴም ተበላ ጠላት ያልልሽ ወድጄሽ ወዳጅ እንዳልልሽ ዘወትር ህመሜ ነሽ አሄሄ ሁሉንም ሆነሽ ተገኘሽ አልተሰናዳሁም እሆና ልለይሽ አልቻልኩም ዛሬም ሆነ ትናንት እሆና ደህና ሆኛ አላልኩም ገቢሽን ቤትሽን ገላዬ ዋለለየው ሁሉንም ልምጣት ከልክኝ ያለ ለብሰውም ሰው አይሆን ገቢሽን ቤትሽን ገላዬ ወለለየው ሁሉን ለምጣት ተከልክዬ ያለ ለብሰውም ሰው አይሆን አይሄን መውደድ መች ተግቤን የኔ ቆንጆ አይሄን ፍቅርሽ መቼ በቅቶኛ ይሄ አይሄነ አምሮቴ መች ወጥቶ ገላሽ መች ተረስቶኝ ገላሽ መች ተረስቶ አይሄነ ውርሱ ማሰብ ሆኖ ዘመድዬ አይሄነ የመውደድ መካሻዋሄ አይሄነ ያልወጣለት ፍቅር ጸጸት አይደለም ወይ እስከ መጨረሻ አይኔነ ውርሱ ማሰብ ሆኖ ዘመድዬ አይኔነ የመውደድ መካሻዋዬ አይኔነ ያልወጣለት ፍቅር ጸጸት አይደለም ወይ እስከ መጨረሻ አይኔነ መውደድ መች ተግቤን የኔ ቆንጆ አይነ ፍቅርሽ መቼ በቅቶኛ አይነ አምሮቴ መች ወጥቶ ገላሽ መች ተረስቶኝ ገላሽ መች ተረስቶ አይነ አምሮቴ መች ወጥቶ ገላሽ መች ተረስቶኝ ገላሽ መች ተረስቶ አይነ አምሮቴ መች ወጥቶ ገላሽ መች ተረስቶኝ ገላሽ መች ተረስቶ አይሄነ አምሮቴ መች ወጥቶ ገላሽ መች ተረስቶ ገላሽ መች ተረስቶ